እዛ ላይ ተናስትልኝ ጠዋት ደውዬ አለው
ይሰማኛል። ደንበኛ እሺ ይኸውልሽ ጠዋት ደውዬ ነበረ በፍሪጅ ተበ- እንትኑ መ- ድራፍት ማሽ ተበላበት ትናንት መስሎት ጨርሶ አልሰራም እና እልክልሃለሁ ብላኝ ነበር ጠዋት አስመዝግቤ ግን እስካሁን ድረስ አልመጣም። በቃ ስራ ቆመን ቁጭ ብላ ሁለት በርሜል አውርደን በቃ ስራ ቆሞ ቁጭ ብሏል። እ እ ደንበኛችን ያስመዘገቡበትን ስልክ ቁጥር ይናግሩኛል?
አዎ ዜሮ ዘጠኝ አስራ አንድ ስልሳ ስድስት አርባ ሃምሳ አራት
ዜሮ ዘጠኝ አስራ አንድ አስራ አንድ ስልሳ ስድስት አርባ ሃምሳ አራት
አርባ ሀምሳ አራት አርባ ሃምሳ አራት
ስዩም ይኩና አምላክ ነው።
አዎ አዎ እናት
አዎ እ፣ የተመዘገቡበትን አግኝቼዋለሁ አዎ እና እኔ ደግሞ ደግሜ እ፣ ወደ ጥገና ባለሙያዎችን እልክልዎታለሁ።
አዎ ስራ ቆምን ሁለት በርሜል አውርደን ጠዋት በቃ ስራ ቆሞ ቁጭ ብሏል።
ደግመው እንደደወሉ እና እስካሁን እ፣ ለጥገና ባለሙያ እንዳልመጣለሁ ደግሜ እልክልዎታለሁ።
እሺ እኔ ሌላ ምረዶት ነገር አለ?
ጠዋትም ማሳወቅ ያለው የሜታ ድራፍት ፍ- እንትን የ- በ- ፍሪጅ ወስደው በሶስት ቀን ይመጣል ተብሎ ሁለት ወር ሙሉ አልተመለሰልንም። አሁን የጊዮርጊስ እንትን ሰው ላይ እየከተትን እነሱ ደግሞ ሲመጡ አውጡ ይሉናል። እነ ሀበሻ እነ ሀረር አውጡ እያሉ እያስቸገሩን ነው። ብናያች በጣም ተቸግረናል። እሱንም ማሳወቅ ይሄኛ- deep fridge ነው፣ በጣም ትልቅ deep fridge ነው የወሰዱብን።
ለጥገና ብለው ማለት ነው።
አዎ ለጥግ በሶስት ቀን ጋዝ ተሞልቶ ይመጣል ተብሎ ሁለት ወር ሞላው።
አዎ አዎ አሁን ማንን እንደምናነጋግር ሁሉ ግራ ገባን።
አዎ ቅድምም ይሄኛው ተናግረው ነበር አይደለ?
አዎ ተናግሬያለሁ።
አዎ ይሄኛውም እ፣ ተ- እ፣ ተመዝግቦልዎታል እና ወደሚመለከተው አካል ተላልፏል እና የድራፍት ማሽኑ ምንም አያቀዘቅዝም ነው አይደለ?
አቅም ትናንትና ይኸውልሽ መጥቶ ሰርቶት ነበረ።
እሺ ልክ ጀምሮ እሱ እንደወጣ ቀጥ አለ ተመልሶ። አንድ ደቂቃ እንኳን አልሰራም።
ምንም አሁን አያቀዘቅዝም ማለት ነው።
ምንም በቃ ጨርሶ ፋኑ ራሱ አይዞርም። አሳለ በሚል ባት አውርደን ይሰራል ብለን በ- እስካሁን ድረስ በቃ ሰው እየመለሰ ነው።
እሺ ደንበኛችን እ፣ ደግሜ እንዳልኩት እልክልዎታለሁ።
እሺ እሺ እሺ ስለደወሉ እናመሰግናለን። ስለ አገልግሎት ያሉት ሀሳብና አስተያየት ከሚሰሙ ድምጽ በኋላ ያስቀምጡልኝ። መልካም ቀን።
እሺ እኔ